ስፖርትሽን ቤተልሔም ስትይኝ ሄሎ ሄሎ ቤቴ ወይ ማህሌት ነኝ መልሼ የደወልኩልሽ።
ችግር የለውም ስድስት ሰዓት ላይ የሚመጡት እንግዶች አንደርስም፣ መንገድ በጣም ክራውድድ ነው የሚመጡት ከሮፓክ ምናምን ስለሆነ እሺ አንደርስም ስትሻለ በጣም እያሉኝ ነው። ሰባት ላይ ማድረግ እችላለሁ አገኛለሁ
እሺ ሰባት ላይ አንድ ላድርግ ሰዓት አዎ ካለሽ ህይወት አንድ ሰባት ብታደርጊልኝ ኦልሬዲ ተነስቷል።
እሺ ዝቅ አድርጌልሻለሁ በቃ እሺ እሺ እሺ እሺ ሄሎ